አቤት hello ኤፍሬም ሰላም ነህ ወይ አለን እግዚአብሔር ይመስገን ኧረ ስንት ስትመድቡ ነው እምቢ የሚላችሁ ምን አልሽኝ ስንት ስትመድቡ ነው እምቢ የሚላችሁ
ሶስት ቁጥር ስነካ ከዛ print ለማድረግ ስነካ ማለት ነው
ሶስት ቁጥር symbol ስነካ አዎ ሶስት ቁጥር pick አድርገን ልናወጣ ስንል አይሰራም invalid ምናምን ነው የሚለው okay ሶስት ስትመጡ እሺ ቆይ አንዴ ጠብቀኝ እ ሄሎ ኤፍሬም እሺ እሺ ይስተካከላል እሺ እሺ